ግን በምድር ላይ የምጠላው ፍቅር ሸምቶ ኦ መሸኘት ነው።
ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ እታመነል ሰው ታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆድ መሸኘት ነው ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ ለታመነልኝ ሰው ታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆድ መሸኘት ነው አንችልማ አንችልማ እኔ አንችልማ እኔ አንችልማ ያን በቀረን ገፍቶ መሄድ ልብዬ ደማ ልብዬ ደማ እሺ ብሎ እምቢ ማለት ወደሽኝማ ወደሽኝ ወደሽኝማ እኔ ብለሽ አላስከፋሽም ይጃንሽ እኔን ውሰድሽ ወደሽኝማ እኔን ብለሽ ወርጃ አልሄድም ይቅር ብዬሽ ያሳፍርሽ ኦሆ ልቤ ነይ ነይ ኦሆ ኦሆ ከወደድሽኝ ልውደድሽ ካፈቀርሽኝ ልቤን ልስጥሽ ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ እታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆድ መሸኘት ነው ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ ለታመነ ሰው ታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆድ መሸኘት ነው አንችልማ አንችልማ እኔ አንችልማ እኔ አንችልማ የልቤን ሰው የነቃኔ መለወጥማ መለወጥማ መወሻሸት መሰራረቅ ዋገ ሆነማ አይገ ሆነማ ዋገ ሆነማ አትገሪኝ ጊዜ ሳንፈጂ አሰናብችኝ